Hello ጤና ይስጥልኝ።
እንትን ኮሜዲ ፕሮግራም ለመሳተፍ ፈልጌ ነበር ለማየት።
ኮሜዲ ፕሮግራም አልፏል። በአሁኑ ቅዳሜ ነበር አልፏል። ቀጣይ ሲኖር ማስታወቂያ ይከታተሉና እሺ መመዝገብ ይችላሉ። በአሁኑ እሺ።
ቅዳሜ ነበረው አልፏል። ድሬዳዋ ነበር።
እሺ። እና ይቆያል ቢመጣው?
እ፣ ማስታወቂያ ይከታተሉ እናሳውቃለን ቀጣይ ሲኖር።
እሺ እሺ።
እሺ እናመሰግናለን።